hello ጤና ይስጥልን።
አብሮ ይስጥል።
አቶ ደበበ ኖት ከአልፌ ነው የምደውልዎት።
አዎ እሺ ደንበኛችን የላኩልን screenshot ላይ መጀመሪያ የላኩልን screenshot አለ አይደለ?
አዎ ከ withdraw ከሚለው አጠገብ history የሚል አለ።
ስትሮ የሚለው አጠገብ ከ withdraw ከሚለው አጠገብ history የሚል አለ። እዛ ውስጥ አዎ።
ገብተው ነው የሚልኩልን screenshot የሚያነሱልን።
እሺ እሺ withdraw ከሚለው አጠገብ history የሚል አለ። የገንዘቡን መጠን የሚያሳይ ቀንና ሰዓቱን የሚያሳይ አለ። እሱን ነው screenshot አንስተው የሚልኩልን።
okay እሺ እሺ ደንበኛችን